hello ሰላም ጤና ይስጥልኝ Best Bet
Best Bet ለምንድን ነው ሶስት ምን ያህል ቀን ነው የምንጠብቃችሁ? ቆይ deposit እንኳን ማስገባት አልቻለም።
የመቼ deposit ነው? የዛሬ
አዎ ቅድም አመልክቻለሁ፣ ግን እስካሁን ነገር የለም። ምንም check ያደረጋችሁ ነገር የለም።
እ፣ እስቲ ንገረኝ Best Bet ቁጥርን ንገረኝ፣ ወይም አስራ አንድ ማን በሚል ስም ነው ያወራህን?
እ፣
የቴሌግራም ምኞት- ስም አለ።
ምኞት ምኞት ምኞት እ?
አዎ ዜሮ ዘጠኝ አስራ አንድ ሰባ አራት ሰላሳ አምስት አስራ አምስት
ዜሮ ዘጠኝ አስራ አንድ
ሰባ አራት ሰላሳ አምስት አስራ አምስት
ሰባ አራት ሰላሳ አምስት
አስራ አምስት
እህ። ሀብትሽ ተልኮለታል? እም። አዎ inform ብለሽዋል። በቃሽ ያው እስኪ ልኩላት እየጠበቀች ነው። ትንሽ ጠብቃት ትመልስላለች። እሺ ከኛ side already approved ሆነዋል። Chapa ዎች ናቸው approve የ Chapa approve ነው የቀረው። ለዛ ነው እሺ
እሺ ግን ያው እዚህ ጥሩ አለ
እ፣ ዛሬ ነው እንደዚህ የሆነው system ኣቸው fail ስላደረገባቸው ዛሬ
እሺ እዛ ነው። እሺ እሺ አባ እሺ እሺ እሺ